ሄሎ ሄሎ ሰላም ነው?
ሰላም ጤና ይስጥልኝ። ከቤት ቤት ነበረ ምደውልልህ።
አዎ እሺ live ላይ ያወራን ስለነበረ እ አዎ አልተግባባንም መሰለኝ።
አዎ አዎ፣ እማ
ይኸውልህ ምድራው አማርኛ አ- ትችላለህ?
እ በጣም እ በደንብ አልችልም፣ ትንሽ ምንድን ነው እችላለሁ።
የምትችለው?
እ ኦሮምኛ ነው የምትችለው?
አዎ ኦሮምኛ ትችላለህ?
እ አዎ እችላለሁ።
እሺ አንድ ይጠብቀኝ እሺ።
እሺ
ቢፍቱ ቢፍቱ ስልክ ይዘሻል? ይኸውልህ እ እሷ እስክታወራክ ድረስ ቀስ ብዬ በአማርኛ ልነግርህ ልሞክር።
እሺ እሺ ይኸውልህ ሀምሳ ብር ሶስቴ ነው አንተ withdraw ያደረግከው።
አዎ
አንተ ግን እያልከኝ ያለው መቶ ብር አለ ነው። መቶ ብር ደግሞ የለም። እሺ አ- አአ ሀምሳ አንድ ብር ጊዜ ሶስቴ ሀምሳ- ነው።
አንድ ጊዜ ሀምሳ አድርጌ
አዎ ከዛም በኋላ መቶ ብር ሲቀር
አዎ
withdraw አድርጌ ስ- ጠፋ።
እኮ ይኸውልህ ደንበኛችን አንተ ሶስት እ- ጊዜ ነው አሁን ሀምሳ ሀምሳ ብር ሶስቴ ሲደመር መቶ ሀምሳ የሆነ የለም።
አዎ አዎ አንተ withdraw ያደረግከው ሶስቴ ሀምሳ ሀምሳ ብር ነው።
አዎ እሺ እሺ እና አንድ ላይ መቶ ሀምሳ ብር ማለት ነው።
አዎ አልገባኝም።
አዎ እሱ ለምን ያልገባልክ ደግሞ በአንተ ይኸውልህ እ በ voucher ነው withdraw ያደረግከው።
አዎ በ voucher ማለት ደግሞ ወደ ቴሌ ብር አይገባም። እሺ
እ ወደ ወደ ባንክም አይገባም።
እ ሄደ ማውጣት የምትችለው ከቤት ቤት ሱቅ ነው። ቢፍቱ ስልክ ጨርሰሻል? ነይ ጠብቀኝ አንዴ እሺ። በኦሮምኛ እሺ ታስረዳ እሺ
hello hello nagaa እ ነግሞሽ ከያ እ ቀርሺ ሸንተመ ሸንተመ አልሰዲ ቮቸሪ ዳምባስተኒቱ ee mooftar hin baasnee turee gongoraanin achira baastee leebira irratti hin baase jedhee
አመ ገነም እ ገረመነ ቤት ስኒፍ አዴቢኦ
ee achitti naa deebi'u akkasii barbaade ቶሌ ስኒፍ ዴቢያ ደቂቃ ሙራሰ ቦደ እቼኪ ጎቹ ደንዴሱ makkaa galatooma ቶሌ ሻልከን ጋሪ ስኒፋት galatooma alfaadha